ጤና ይስጥልኝ። ሁሉ ስፖርት ባኮ የምንረዳው
deposit ማድረግ አልቻልኩም። ቴሌብር አሪፍፔይም ቻፓም አይሰራም።
አዎ ትንሽ technical የሆነ ችግር አጋጥሞን ነው።
አዎ፣ ሌላ method አለ። አሁን በምነግሮት መሰረት deposit ማድረግ ይችላሉ።
እሺ
መጀመሪያ ቁጥር ያዙ። ወደዚህ አሁን ወደምነግሮት ቁጥር deposit እና ደረሰኙን በቴሌግራም ይልኩልናል።
እኮ እሺ ንገሪኝ።
የቴ- ሁለት ቁጥር ነው የምነግሮት የቴሌግራም እና የቴሌብር ስለሆነ ይህን ቴሌብር ብለው ያዙት።
እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
እ አስራ ዘጠኝ እ ስልሳ ስድስት
እሺ ፍትህ አምላክ ማርዬ ነው ስሙ።
እሺ ከዛ የቴሌ የቴሌግራሙን ደግሞ ያዙ እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት እ ሰላሳ
እሺ ዜሮ ስድስት እሺ ከዛ ደረሰኙን ሙሉ ስሞትንና ሁሉ ስፖርት የሚጠቀሙበትን ቁጥር ነው የሚልኩት ቴሌግራም ላይ እሺ እሺ